ሄሎ ጤና ይስጥልን። ብዙ የስራ ልጅ ነን።
አዎ ሲስተር እሱ ቤት ውስጥ ገንዘብ ውስጥ ተወርግቼ ሰረን ቅበልኝ እሺ፣ አሁን ነው እንደማይ
አረ አራት ሰዓት አምስት ሰዓት እሺ፣ አሁን በደወልክበት ስልክ ነው?
አዎ አዎ በዚህ ስልክ ነው አዎ እሺ ሰባት ሺህ ብር ነው አዎ
process ላይ ነው። አሁን ይገባል አልሽ?
ወደ ቤት ግን መመለስ ይችላል ውይ አይ አይመለስ። መጀመሪያ ብትነግረኝ እመልስልህ ነበር። አሁን ግን መመለስ አይቻልም።
እሺ አሁን ወደ ቴሌ ብር እየገባ ነው አዎ
እሺ እሺ አመሰግናለሁ እሺ እንደምልሽ